ከልቤ ብሰራ ገባችበት የኔ ንግሥት የእሷ ሆነ ስፍራው እምነቴንም በእሷ ጣልኩት ግልጽነቷ ሳበኝ በሕይወቴ የፍቅር ንግሥት ካለሷስ ማናለ ሆናለሁ ለፍቅሯ መሷ አክብሬ ስሟን ላነሳ ካልከዳችው ባንደበቴ ካልገባው ላንዷ ንግሥቴ ሆናለሁ ለፍቅሯ መሥዋዕት አክብሬ ስሟን ላነሳ ላልከዳችው ባንደበቴ ካልገባው ለአንዷ ንግሥቴ አንዳለኛ ሌላ ልሻማ ዘምሮልኛል የልብ ፍላጎቴ አልጠላትም እሷ ናት ንግሥቴ አንዳለኛ ሌላ ልሻማ ሰምሮልኛል የልብ ፍላጎቴ አልጠላትም እሷ ናት ንግሥቴ በታምሩ በጥበቡ ነው የኔ ያደረጋት ልቤ ገብታ ዙፋኗ ላይ ትሁን እስቲ እንዳሻት ካባና አክሊል ለብሳልያት ግዛቷም ልቤ ነው ሌላ ሎድም ለዘላለም ምረካው በሷ ነው በትዕግሥት በጽናት ታታ በፍቅር ቤቴን አጥምቃ በችግር ደስታ ከጎኔ ላልገባው ላልጠላት ስንል በትዕግሥት በጽናት ታጣ በፍቅር ቤቴን አጥምቃ በችግር ደስታ ከጎኔ ላልገባው ላልጠላት ስንል አንዳለኛ ሌላ ልሻማ